hello hello ሙልቀን አቤት፣ እንዴት ነህ? ሰላም ነው ሰላም ነህ?
አለን። ከቤስት ቤት ነው የምደውልህ።
አዎ፣ እሺ፣ እሺ እሺ፣ እ መጀመሪያ የላኩት password አለ አይደለ?
እሺ፣ እሱን password current password ላይ ክተተው።
okay። ከ- ከ- current እሱን current እሱን ላይ current ሌላ መጀመሪያ ላይ ያለው ማለት ነው።
እ እ?
መጀመሪያ ላይ ያለው አለ አይደለ? current password የሚለው አዎ፣ እሺ፣ እሱን እዛ ላይ እኔ copy paste አድርጌ አስቀመጥኩልህ አይደለ?
እሺ፣ አሁን እኔ password ስታስገባ ከዚህ በፊት ያልጠቀምከውን password አዲስ አዎ።
ፓስወርድ ኦኬ፣ ከዚህ በፊት ተጠቅመበት ከአሻራ አራት ላይ ተጠቅመህ የማታውቀውን password ማለት ነው።
okay፣ አዲስ okay።
password ቆይ አሁን delete ያረከው ላይ አዎ።
እንትን ነው የሚገባው። እሺ አሁን የላኩልን አስገባው ታየዋ። አሁን ገባ።
okay፣ ገባ።
አሁን እኔ የላኩልህን ቴሌግራም የላኩልህ password አለ አይደለ?
እሺ፣ እሱን current password ውስጥ አስገባሁት። እሱን አንተ okay።
ደግሞ አሁን click ያረኩበት ቦታ አለ አይደለ?
አዎ፣ new password እና confirm password ላይ የሚለውን አዎ።
የራስህን አዲስ password ከዚህ በፊት ተጠቅመህበት የማታውቀውን ከአሻራ አራት ላይ አስገባለን።
አዎ።
enter በለው። እሺ
okay፣ እንደዛ አድርገህ እንትን በለው ይሰራል።
እሺ፣ እሺ፣ እሺ።
ሰላም thank you